Hello hello
እንዴት ነህ?
አለን ሰላም ነው እሺ ከ BeU delivery ነበር የምደውለው። ቦስ በርገር ነው አይደለ?
ወይ ምን ልታዘዝ አዎ አዎ በዘጠና ሶስት አርባ ሁለት ዘጠና አንድ order አል እ ወጥቷል order ታዛችሁን ነበረ።
ወጥቷል ወጥቷል
driver ሩ መጥቶ አልደረሰም ብላችሁት ነበር።
አልደረሰም አይደለም ያለው ይኸውልሽማ ልጠቃልልላት takeaway pack ላደርግላት ጠብቅ አልኩት ያው ደቂቃውንም አንቺም እኔም እናውቀዋለን ታዘዝበት ቆይ የሚባል አይነት አይደለም
በቃ እሺ፣ እሺ
እና ምን አሁን ወጥቷል እኮ ገብቶኛል። ቅድም እኮ አገናኘኝ ስለ ጊዜ አንተ ፈቃደኛ እኮ አልነበርክም እንደዛ ልታወራኝ።
እያወራዎች በመሀል በመሀል እያወራዎች ለ- የእሱን order ለማዘጋጀት እቃ ለማምጣት ሂጅ ነው
ስታወራኝ ጥሩ ነበረ። ልጁንም ውጣ ያልኩት ራሴ ነኝ፣ ለዛ ነው። ለማንኛውም እደውልለታለሁ አሁን ግን ተሰርቶ